ଭଲ Hello
음, አቤት ሰላም ጤና ይስጥልኝ።
ስልህ ቃል ኪዳን እባላለሁ። እንደውልሎት ከግሎሪ real estate ነው።
ግሎሪ አዎ ግሎሪ real estate
እሺ
የንግድ ሱቆችን፣ መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት የመግዛት ሀሳቡ ካለት መረጃ ልሰጦት ነበር።
እ፣ አሁን ላይ እንኳን ዝግጁ አይደለም።
እሺ ምናልባት የሚፈልግ ሰው ካለ ደውሉልኝ። እሺ አመሰግናለሁ።